ጤና ይስጥልን ቢጫ ኢትዮጵያ በሰዓሩ ነበር ልርዳው እንዴት ነው? አቤት ምን ልርዳው ለመሄድ
ተበላሽቶብኝ ነው። እንትን ማሽን ነው
እሺ የቢጫ የቁጥሮትን ይንገሩኝ
አስራ ሶስት አስራ ሶስት ስልሳ አራት ስልሳ አራት ሀምሳ አራት ሀምሳ አራት ሀያ ዘጠኝ
ስንት አሉኝ
ሀያ ዘጠኝ አስራ ሶስት ስልሳ አራት ሀምሳ አራት ሀያ ዘጠኝ አዎ
እሺ ትንሽ ጠብቁኝ ጌች ግሮሰሪ ኖት አዎ ጌች ግሮሰሪ ነው።
እሺ ደንበኛችን ሙሉ ስሞትን ማን ልበል ጌታ ነው ጉርሜሳ
ስልክ ቁጥር አሁን በደወሉበት ልመዝገብ ወይስ ሌላ የሚሰጠኝ ቁጥር አለ?
አይ ራሱ ሌላም አለ፣ ግን ራሱ ይሰራል። ችግር የለም።
እሺ ምንድን ነው የሆነው? draft machine አይደል ያለኝ?
draft machine ነው። አዎ ፈጽሞ በቃ ትናንት ትንሽ እንትን ቆጣሪ እንትኑ መብራት ሳ- እንትን ሳ- ሳበራለት በቃ ማሽኑ ሲሰራ ይመልሳል።
አ ቆጣ- ከቆጣሪው ነው የሚመልሰው?
አዎ
እሺ እሺ ጥያቄዎትን ወደሚመለከተው አካል አስተላልፋለሁ። ደንበኛችን ሌላ ምረዳውት ነገር አለ?
አመሰግናለሁ። እሺ ሌላ ስለደወሉ እናመሰግናለን። አገልግሎት ያሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ።
እሺ እሺ።
መልካም ቀን።